ሄሎ
ጤና ይስጥልኝ።
አብሮ ይስጥልን ሰላም።
ደም- ደምስስ በረዳ ነው።
አዎ ደምስ።
እሺ እ፣ ከ ArifPay ነበር የምደውለው። ሎዛ እባላለሁ።
እሺ እሺ በ POS ማሽናችን ለተወሰነ ጊዜ ምንም አይነት transaction የፈጸሙ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር።
አይ ምንም ችግር የለም። ሳሚ ከዚህ ማሽን ጋር ያጋጠመ ችግር አለ? አይ ምንም ችግር የለም።
ያጋጠመው ችግር የለም።
customer አሁን transfer እየተጠቀመ ስለሆነ ብዙ የሚጠቀም ሰው የለም።
ድምፆት አይሰማኝም። ደንበኛችን ሄሎ
አቤት፣ አሁን ይሰማል። ምን አሉኝ?
አብዛኛው customer አሁን transfer ነው የሚጠቀመው።
እሺ ለዛ እስካሁን ስላልገጠመን ነው። ከመጣ እንጠቀምበታለን።
እሺ እሺ፣ ደንበኛችን ስለሰጡኝ መረጃ አመሰግናለሁ። መልካም ቀን ይሁንልዎ። እሺ